ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ምነው ዛሬ ምን ሆነ ሰምኩ?
ምን ሆነብህ? ምንድን ያስቸገረህ?
ኧረ ዘጠኝ ሰዓት ህንፃ ላይ ዲኮስ እሺ እስካሁን አልገባም።
በቻፓ በኩል ነው?
አዎ እሺ በቻፓ በኩል ከሆነ ትንሽ የ system ችግር አጋጥሞ ስለነበር ለዛ ነው የዘገየብህ። እሺ ከሲቢኢ ብር ነው deposit ያደረግከው?
አዎ እሺ የ deposit message ኡ ልከህልና ቴሌግራም ላይ ከሲቢኢ ብር message ይላክልሃል አይደለ? ብር ሲቆርጥ አዎ ከቻፓ ነው።
እኮ ከሲቢኢ ብር ነው ያስገባኸው አዎ እኮ እሱን ልክ ከሲቢኢ ብር message ይላክልሃል እኮ ብር ሲቆርጥ